እሱ ነው።
Hello Hello አቤት።
ይቅርታ መልሼ ደወልኩልዎት።
እሺ እሺ እ ያው እንትን verification code የሚልኩት ከቴሌዎች ስለሆነ እ አሁን እዚህ ጋር ዜሮ ዘጠኝ ብለው ነው የጀመሩት እና ዜሮን ያጥፉና ይሞክሩት። ሁለተኛ እሺ።
ደግሞ መቶ ሀያ ሰባትን block አላደረጉትም አለ አዎ የቴሌ አላደረጉትም።
አ- እሺ እዚህ ጋር mobile number የሚለው ላይ ዜሮ ዘጠኝ ብለው ነው የጀመሩት። ዜሮን አጥፍተው ይሞክሩት ዘጠኝ አይ።
ብቻ ብለው እሺ ሁለት ሀምሳ አንድ ብለው ከዛ ዘጠኝ ብለው ጀምረው ማለት ነው።
ሁለት አማ እንደዛ ዘሽ ይመጣሽ ይሄ mobile number የሚለው ማለት ነው። ዛሬ ዜሮ አዎ፣ ዘጠኝ አዎ፣ ሳይሆን ያ።
ዘጠኝ ይበሉት እና ይሞክሩት።
እሺ እሺ እሺ